hello ጤና ይስጥልኝ። ችፕችፕ
እንዴት አደርክ? አባ ሰላም፣ እግዚአብሔር ይመስገን።
ምንድን ነው እሱም ኬክ mini ኬክ አይቼ ነበረ።
okay፣ ይሄኛው ትኩስ ዴሊቨሪ ላይ
አይደል? አዎ ትኩስ ዴሊቨሪ።
አዎ፣ እሱን እንኳን ለጊዜው መስራት አቁመናል።
okay፣ ሌላ የለም የለም። አዎ፣ ማለት ሌላ ሌላ እንትን ቺፕቺፕ የሚባል ነው እየሰራን ያለን የግሮሰሪ እቃዎችን deliver የምናደርገው።
ኦኬ፣ ያኛው ቀርቷል።
አዎ ቀርቷል።
እሺ እሺ፣ እሺ፣ ቴንክ ዩ